ሄሎ
ሄሎ አቤት
የእሸቱ Donkey Tube
አዎ ምን ፈልገሽ ነው እማዬ
እኔ የፈለኩት እንኳን የሆነ እንደ አረጋውያን የምትባል ህፃን አለች እሺ
ባለፈው ሳምንት የቀረበች ሁለት ሳምንት ነው ምናምን እሺ
በጣም በጣም በጣም እወዳታለሁ እድግ ትበልኝ ፈጣሪ ጨምሮ ያሳድጋት አሜን እሺ እናመሰግናለን እሷን ድግ ትበልልኝ እና ለመመረቅ እ?
እሷን ለመመረቅ ነው የደወልሽልን
አዎ እሺ እሺ እናመሰግናለን እግዚአብሔር ያክብርልን ችግር የለም እሺ እሺ ቻው መልካም ቻው።
ጊዜ እሺ እሺ አመሰግናለሁ